Hello, Birsa Vinay. ሄሎ ሄሎ
እሺ ሀምሳ ስድስት ሰላሳ አራት
ሀምሳ ስድስት አይሰማም። ሰላሳ ስንት ነው? ሰላሳ ሀምሳ ስድስት አራት
ሰላሳ አራት ነው።
አዎ ሰላሳ አራት አዎ
ሰይድ ነህ?
አዎ አዎ
ምን ሆነብህ?
ካልሆነ ይሰማኝ ካልደረሰ
አላወጡልህም? ሰይድ
እ
አልሰጡህም?
አይሰማም። አዎ አዎ አዎ አዎ አዎ አልሰጡህ ነው ሰይድ?
አዎ አዎ ለማሳወቅ ነው።
እሺ ቶሎ እንዲሰራ አደርግልሃለሁ። እርግጠኛ ነህ ግን እስካሁን አልወጣም? ቀ- የቆየ order አይደል እንዴ?
ይኸው አሁን ነው ይደርሳል ብለዋል። አሁን ደግሞ መብራት እየጠፋ ነው። ደግሞ ኃይለኛ ዝናብም ስለሆነ ቢደርስም መሄድ አልችልም።
እስኪ ቆይ አንዴ check ላርጋቸው ሬስቶራንት
ይኸው አሁን እነሱ አሁን ይኸው እያመጣን ነው። አሁን ላስፈርም ምናምን እያለች ነው። ግን አሁን ኃይለኛ ነው፣ ጎርፍ ብቻ ነው። በረዶ ዝናብ ስለሆነ ያው time ኡን እንድትይዝ ነው።
እ እ?
ኃይለኛ ዝናብ ነው። አሁን ይኸው እየሰጠችኝ ነው። መሄድ አልችልም ነው የምልሽ።
እኮ customer እንዲታገስ አሳውቅልሃለሁ ዝናብ ስለሆነ። ግን ከዛ ሌላ ምንም ማድረግ አልችልም ሰይድ
time ኡን ማስተካከላችሁኝ
እ እ? time አይስተካከልም። ዝናብ በዝናብ ምክንያት አይስተካከልም። ዝናብ ይዞህ ነው አይደለ?
አዎ አዎ አዎ አሁን እየተሰጠኝ ነው። አሁን ተቀበልኩ።
እኮ ዝናብ ስለያዘው customer እንዲታገስልህ አሳውቅልሃለሁ። ግን on time አይስተካከልም በዝናብ ምክንያት።
እሺ